ሄሎ
አቤት ሰላም ጤና ይስጥልን ቤት ቤት ሰላም ድምፅ ርቋል አባ
አንተን ነበረ እሺ ምን ነበር
ቢሮ ተማሪ
ስንት ብር ነው ለሚሰሩት
በ voucher ያረከው ነህ እሺ ምን ላይ ደረሰ አገኘኸው voucher code ኡን
አላገኘሁትም እንዴት ነበረ የምን- የሚመልሰው ወደ አካውንት አዎ አካውንት ቮቸር ሂስትሪ ውስጥ የሚል ገባክ
ወተሪንግ ስሪ
እ ምንም ቮቸር ሂስትሪ የሚል ውስጥ ወይ ደግሞ በዚህ ቁጥር ቴሌግራም ትጠቀማለህ እንዴ አ አ
በዚህ ስልክ ትጠቀማለህ
በአስራ አንዱ በአስር ባረኩት እስቲ አዎ እሱ ላይ ሀይ ፌቨን ብለህ ላክልኝ እልክልሃለሁ እሺ። ስቴፖቹን እዛ ላይ ልክልህና እ።
እሱን እያየ መመለስ ትችላለህ ቴሌግራም ላይ አችን ላይ ላክልን ቴሌግራማችን ታውቀዋለህ
አ በቃ እዛ ላይ ላክልን እሺ በቃ እዛ ላይ ላክልኝ እሺ